ጤና ይስጥልኝ።
ሰላም ናት።
ጤና ይስጥልኝ።
አሁን ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
የሆኑ የአዲስ መኪኖች አይቼ ነበር ፖስት የተደረገ ምን አይነት?
የአዲስ የአዲስ መኪኖች አይቼ ነበር ለመኪኖች አሁን ቲክቶክ ላይ እሺ።
እ፣ እና አስራ አንድ ቤት ስልክ ነበር ስሙ ስራ ስራ ላይ ነው እዚህ ደውል ስንት ስንት ነው?
እ እ ስንት ስንት ብለው ደውለው ነው? አባት ይቅርታ።
የደወልኩት አስራ አንድ ሀያ አራት ሀያ አምስት ላይ ሀያ ላይ ነው ማለት ነው።
ስንት ስንት አለኝ? ይቅርታ።
አስራ አንድ ቤት እ
ሀያ አራት ሀያ አምስት